Hello?
עברית מנסה,
אוי, שלום.
אני מנסה.
ድምፅሽ ይቆራረጣል ትንሽ።
אוקיי.
ሄሎ?
עברית ይሰማል መነሳት።
እሺ፣ ሰላም ነው ወይ?
ሰላም መነሳት።
እና ኦኬ፣ ስፖርት ላይ ጌም ተጫውቼ ነበር እና
እሺ
ከዛን እዛ withdraw የሚደረግ ብር ነበረኝ
እሺ ወደ ሺህ ስምመጣው ማለት ነው። በፊት withdraw ማድረጎ deposit ማድረጎ በ SantimPay ነበር እና አሁን SantimPay option ኑ ከዛ አጥፍቶታል። ያለው voucher እና ArifPay ነው
እሺ ደውለው ጠይቋቸው። እሺ ይሄ Chapa ነው።
እ እ እ ምን አሉኝ?
እነሱን ደውለው ይጠይቁ። ይሄ ቻፓ የሚባል ድርጅት ነው። ጥያቄዎትን ለእነሱ ማቅረብ ያለው
OK እነሱስ የእነሱ እንደነበረ እንትናችሁን ታውቂያለሽ? maybe ተረማክላችሁ
ዜሮ ዘጠኝ ሰባ ስምንት እ
አስራ ስድስት እ
ሰላሳ ዜሮ
አስራ ስድስት ሰላሳ
ዜሮ ስድስት
ሰላሳ ዜሮ ስድስት እሺ
እሺ፣ መልካም